ሄሎ
ሄሎ ዜሮ ዘጠኝ ሰላሳ
እሺ ሰላሳ ሰባ ስምንት
ሰባ ስምንት ሰማንያ ስምንት ሰማንያ ስምንት ስልሳ ሶስት
አቦዬ ስልክ ቁጥር ሁሌ እንደሱ ነው። በቃ አስቸገረኝ። እኔ አላውቅም። password ደግሞ በየቀን ነው የምቀይረው። ምርጫ ምንድን ነው?
እስቲ ቀይረው። አሁንም ጋር እሱ ነው የወሰደው።
እሺ፣ እንዴት ይወሰዳል? password ኡን forget አድርጌ ነው ቀየርኩት። እንደውም
እስኪ change password በለውና እህ ድጋሚ ገብተህ profile ላይ ገብተህ change password ብለህ ቀይረው።
እሺ እሺ